Hello አቤት።
ሰላም ነው እናት?
ሰላም፣ እግዚአብሔር ይመስገን። መንደር ነው።
ከዚህ በፊት መጥቻለሁ። እናንተ ግን
እሺ፣ ምን ፈልገህ? ምን አይነት መኪና?
ሌላ መኪና ነበረኝ እሺ፣
ወይ ጭማሪ ደግሞ ወይ እሱን ብቻ ነው።
እኮ ና መኪናውን ይዞ አሁን ነው መሸጫ።
ካሪና ኢ ነው መኪናው።
አዎ እኮ በአካል ያላየነው መኪና ልዋጭናን ስለማናስገባ መኪናውን ማየት አለብን።
እኮ ልዋጭ አገኛለሁ።
አዎ ይኖራል። መኪናውን ይዘህ ና እና አዎ የምትፈልገውን መኪና የሚጨመረውን ጨምረህ ትወስዳለህ።
እሺ፣ እመጣለሁ። ቦታው ይገባል። ከዚህ ሀገር ነው እኮ የምደውለው።
አዎ መስቀል ፍላወር።
አ- አ- አ- እዛማ ቦታ አሁን ክላ- ክፍለ ሀገር ሆኜ ነው እና አዎ እኮ ስትመጣ ስትመጣ ይዘህ ና መኪናውን።
እሺ፣ በቃ ቦታውን አይቻለሁ።
እሺ